Hello ሰላም ጤና ይስጥልኝ የመንግስት ቤት
እሺ እንትን cash out ይቻላል ምን አልከኝ?
cash out
postponed የሆነ match አለው እንዴ?
አይ free ነው እ?
አሁን free ነው
እኮ ምንም postponed የሆነ ጨዋታ የለውም። ገና ጨዋታውን አዎ።
አልተጫወቱም።
እ?
ገና ጨዋታውንም አልተጫወቱም።
አረ እ፣ ግማሽ አልፏል እስቲ ትኬት ID ውን ቴሌግራም ላይ ትልክልኛለህ?
እስኪ open አድርጎ ትኬት ID ውን ቴሌግራም ላይ እስቲ ላክልኝ።
አይ አይ ማን ነግርሽ እኔ እ?
ልንገርሽ እሺ ንገረኝ።
እሺ እ፣ ምኑን ነው የምነግርሽ cashier code ኡን
ከሸርክ ኦንላይን ስለሆነ ID number ኡን ልንገርሽ እሺ።
ረጅም ID ቁጥር number ኡ ረጅም ስለሆነ ወይ ቴሌግራም ላይ ላክልኝ።
አንድ ጊዜ ላስቸግርሽ ኔትወርክ ብዙ ምን ስለማይመች እስክርቢቶ ተቸገረልኝ።
እ፣ ለእስክርቢቶነት ሳይሆን እንዳልሳሳት እና ሌላ- የሌላ ሰው እንዳላርም ነው። እሺ እቺ BF
እሺ
ሶስት E እህ
E አራት እህ
ዘጠና ስምንት ኤ እህ
ስድስት B እህ
ሁለት F እህ
F F እህ
ስምንት F እህ
አምስት C እህ
ሁለት
ገና የዛሬ ጨዋታዎች አሉት።
አል- አለዋ አዎ ስለዚህ ስለዚህ ትችላለህ ትችላለህ።
ምን ልበለው ታዲያ እ፣ እንትን ላይ today's bet የሚለው ላይ ገብተህ እም፣ እዛ ላይ cash out ማድረግ ትችላለህ።
እም፣ እሺ ምን ልበለው ምኑ ጋር cash out የሚል ያመጣልሃል ሲጀመር ራሱ ከላይ ማለት ነው።
እስኪ አንድ የኔትወርኩ እንትን ስለሚቅ ምንም እቺ እንትን አካውንቴን ለመክፈት deposit ምትላለች እዛ ላይ ቀይዋ የለችም።
እህ እህ
deposit የሚል አለ ከላይ
no አይ አይደለም። today's bet የሚል አለ አይደለ? እሱ ውስጥ አለ።
አይደለም።
እሱን ነው።
እሱም ግባ።
እሺ ቆይ አንዴ ኔትወርክ በጣም ስለ- እንትን ስለሚል እንዴ ምን ሆነ? ምንድን ነው አንተ today's bet ላይ ነካው ብላኝ ነበር ሊመጣልኝ አልቻለም። ቆይ እስኪ ቆይ አንዴ ልቀቀው። እሺ today's bet ከነካው በኋላ ምንድን ነው የማደርገው? hello እዛ today's bet my my bet የሚል አመጣልህ አይደለ?
ሊከፍተው አልቻለም። ግን today's bet የሚለውን ካመጣልኝ በኋላ my bet የሚል አለ። ከዛ እሱን ስትከፍተው እ፣ cash out የሚል ከስሩ ያመጣልሃል። ማድረግ ትችላለህ።
እሺ አመሰግናለሁ። ከእንትን ካላለኝ መልሼ ደግሞ እሺ እሺ አባሽ ስለደወልክ እናመሰግናለን። መልካም ምሽት።
እሺ ለሁላችን